Hello አሎ ሰላም ነሽ?
ጤና ይስጥልን ቤት ቤት አ፣ እንትን ነበር የሆነ ብር deposit ነበር ትናንትና
እሺ ሁለት ጊዜ ነው እና አልገባንኩም።
ስንት ብር አልከኝ?
ስንት ጊዜ ነው?
እ ሁለት ጊዜ
ሁለት ሺህ
አይ፣ ሀምሳ ሀምሳ ብር እ ሁለት ጊዜ እሺ።
መቶ Okay
እ፣ አልገባንኩም።
እስቲ ቤት ቤት ቁጥርን ንገረኝ። እሺ ዜሮ ዘጠኝ ስልሳ ሁለት
ስልሳ ሁለት አርባ አንድ
አርባ አንድ
አርባ ሁለት አርባ አንድ እሺ እስቲ አንዴ ደግመህ ንገረኝ። ይቅርታ ዜሮ ዘጠኝ እ ዜሮ ዘጠኝ ደግመህ ንገረኝ።
ዜሮ ዘጠኝ እ
ስልሳ ሁለት
ስልሳ ሁለት ስልሳ አርባ አንድ አርባ አንድ
ዘጠና ዘጠና
ዘጠና አንድ ዘጠና አንድ
ዘጠና ዘጠና አንድ ነው።
አ፣ ዘጠና አንድ እሺ ዘጠና አንድ አስራ ዘጠኝ
ስንት ብር ነው? ሀምሳ ሀምሳ ሀምሳ ሀምሳ ሀምሳ ነው። አዎ መ- በየትኛው ቁጥር ነው? ሁለት ቁጥር ነው ያለው። ዘጠኝ ብሎ እና ዜሮ ዘጠኝ ብሎ የሚጀምር አለ account። በየትኛው ነው የሞከርከው?
ሁለቱም ሁለቱም አልገባም እኮ
በሁለቱም ነው የሞከርከው?
ሁለቱም አልገባም እኮ አዎ እ፣ መ- መቼ ነበር?
ትንት ማታ ነው
እሺ ትንሽ ጠብቀኝ እንሂድ። ሄሎ እ፣ ሀምሳው ገብቷል።
እሺ
በ CBE ነበር ያደረገው።
አዎ አዎ ልጅ አግብቼ ነው እ፣ አንደኛው ገብቷል። አንደኛው እንዲልክ በሁለቱም ነው ሞከርከው ያልከኝ። በዚህ ዘጠኝ ብሎ በሚጀምረው ግን ሁለት የሞከርከው አለ። ሁለቱም ገብቷል።
እንትን እሺ መስመር ላይ ተበጠ እንትን ተበል ግራ ዲፖዚት አይደል ያደረገው?
እንትን ላይ ተበል ሄሎ ሄሎ መቶ ብር ነው እኮ ሁለቱ ሁለቱም አልገባም እኮ ሀምሳ ሀምሳ ብር አይደል ሀምሳ ሀምሳ ብር አዎ እኮ ዲፖዚት ነው ያደረከው።
አዎ ዲፖዚቶቹ ገብተዋል።
እሺ እሺ በአንደኛው ቁጥር ቆይ ልልክ፣ ሁለተኛውን ቁጥር አዋላ ምራው እያየሁ ነው።
ካልጆምባ እሺ
አዎ በቃ አሁን ሁለተኛውን በ- ሌላውን አስገብቼ ይላሉ። አሁን ቼክ አድርገው
እሺ ገብቶላል። አሁን
ከዜሮ ከዜሮ እየጀመረው ነው እኮ አንዱ አዎ አሁን ላይ እሺ አስገብላለሁ balance ሆኖ እሺ።